ጤና ይስጥልኝ ሁሉ ስፖርት ነው ምን ልርዳዎት
ጤና ይስጥልኝ ሰላም ነው እግዚአብሔር ይመስገን
ሁሉ ስፖርት deposit ማድረግ እንዲ ያለን system አልመጣም
አዎ deposit እየሰራ አይደለም አሁን manual ነው deposit የምናደርገው የስልክ ቁጥር ሰጡትና በዛ ስልክ ቁጥር deposit ያደርጋሉ አዎ።
እኛ ደግሞ በ account ኡ እናስገባሉታለን
Okay። ስለዚህ ምን ላድርግ? ስልክ ልትሰጪኝ ወይስ ልስጥሽ ነው?
እሰጦታለሁ ስልክ ያዙ ዜሮ ዘጠኝ
እንዴ ዜሮ ዘጠኝ ሰላሳ ሁለት
ዜሮ ዘጠኝ ሰላሳ ሁለት ሰላሳ አምስት
ዜሮ ሰላሳ አምስት አስራ ዘጠኝ እ ሄሎ
ቆይ ቆይ አንዴ አንዴ ትክ እሺ ይቅርታ፣ ንገረኝ ዜሮ ዘጠኝ ሰላሳ ሁለት ሰላሳ አምስት አስራ ዘጠኝ ስልሳ አስራ ስድስት ዘጠኝ ስልሳ ስድስት አዎ ይህ ፍትሀ አዎ ቴሌብር ነው ፍትሀ አምላክ ማርዬ
ፍትሀምና ስማት አዎ በዚህ በቴሌብር ይልኩና የላኩበትን ደግሞ screenshot አድርገው ቴሌግራም ላይ ይልኩልናል በዚህ ስልክ ራሱ ቁጥር ቴሌግራም አይ አይደለም ምን ዜሮ ዘጠኝ ሰባ ስምንት
ሌላ ደግሞ
አዎ ወይ ደግሞ የጥያቄ ምልክቷ አለች ቴሌግራማችን website ኡ ላይ ሲገቡ ዜሮ ዘጠኝ ሰላሳ ሰባ ስምንት ዜሮ ዘጠኝ ሰባ ስምንት ሰባ ስምንት እኮ ዜሮ ዘጠኝ ሰባ ስምንት አስራ ስድስት
አስራ ስድስት ሰላሳ
ሰላሳ ዜሮ ስድስት
ዜሮ ስድስት ይሄ ቴሌግራም ይሄ ቴሌግራም ነው። አዎ ያስተላለፉበትን screenshot አድርገው የሁሉ ስፖርት account ና ስሞትን አድርገው ይላኩ።
እሺ